ቃልዬ እንዴት አዳርሽ?
እግዚአብሔር ይመስገን።
ከቤት ቤት ነው የምደውለው።
ይዞሽ ሂድና
ስሚ ልንገርሽ፣ እንዴት ነሽ? እንዴት አደርሽ?
ደህና ነኝ። አሁን ደውለሽ እኮ ድምፅሽን እየሰማሁት ነበረ።
ጎበዝ፣ የእኔ ቆንጆ። ታዲያ ለምንድን ነው ብሩን ማትሰጡት ለዚህ ሰውዬ?
እ?
በ voucher ነው ያመጣው ሶስት መቶ ብር እ voucher code ተቀበሉትና cash ስጡት። ለምንድን ነው ደውለህ ነው የምትቀበለው የምትለው?
ማን ያለው? እኔ እኮ ራሴ አሁን መጥቼ ነው በዚህ ሳልፍ ገብቼ ነው።
እስቲ ንገሪያት፣ voucher code ተቀበዩና ሶስት መቶ ብር ስጭው በያት።
በቃ ደውለህ ማን ነው አሁን የምትቀበለው?
መጥቻለሁ። እንደ ድንገት እኔ ስመጣ እሱም መጥቷል። ልጁ አዎ፣ ደውሎ ነበረ።
ደውለህ ማን ነው- ማን የደውለችልኝ ነው?
ደውለህ በቃ ነው እሺ፣ እናት የምትቀበለው ደውልሻለሁ።
ብለው ነው። እሺ እናቴ ቻው።
እሺ ውዴ።